ትናንትና በቻፓ ወስዶ አድርጌ ነበር። እስካሁን ብሩ አልገባልኝ።
አሁን በደወሉበት ቁጥር ነው check ላድርግ። መስመር ላይ ጠብቁ።
እሺ
ስንት ብር ነበረ?
አስር ሺህ እሺ እሺ፣ processing ላይ ነው ያለው። ለቻፓ ሪፖርት አደርግልዎታለሁ። እሺ፣ እሺ ከእነሱ side ነው የሚስተካከለው። እሺ፣ እሺ እሺ፣ መልካም ምን ያህል ደቂቃ ይቆያል?
hello አቤት፣ ምን ያህል ደቂቃ ይቆያል?
ሪፖርት አድርጌላችሁ ያስተካክሉታል። እነሱ ሲያዩት ይስተካከላል።
እሺ እሱ ጋር ያደርጉታል። እሺ